ማብቃት ትሆናለህ?
አለ ሄሎ አለ ሄሎ፣
ወይ ሰላም።
ኦይ ደውዬ አሁን ደውለሽልኛል። ስኬት ነው አይደል?
ቴክኖሎጂ ነው።
አዎ በቃ እሺ፣ አግኝቼሻለሁ። በሌላ ስልክ ደግሞ ደውዬ አመተ ነበረ።
ልደት እሺ፣ አርባ ስምንት ሀያ አንድ ሰማንያ ስምንት ዘጠና ሁለት ያንቺ ነው።
አዎ አዎ።
እሺ እሺ እሺ thank you ማ እሺ።